Hello
ጤና ይስጥልኝ ማለት ነው።
ወይ እ ይሰራል?
አዎ አሁን ይሰራል።
እሺ እ እስካሁን የተደወለ ጥሪ የለም? አ?
አንድ ተደውሎ ነበረ ከዛ መልሼ እደውልልሃለሁ ብዬዋለሁ ግን ቁጥሩን ማግኘት አልቻልኩም።
እ እኔ ጋር ደግሞ አሁን ከ- ከስንት ሰ- ከ- አ- ከሁለት ሰዓት ወይ ከሶስት ሰዓት በኋላ ነው የሚመጣው። እኔ ጋር ደግሞ
OK ብቻ ግን ከመጣ እ ሳነሳው መጀመሪያውን አይቼው ነበር አስራ ሶስት ቤት ቁጥር እ እንትን በይ ንገሪኝ እና ከሁለት ሰዓት ከሶስት ሰዓትም በኋላ ቢሆን እደውልለታለሁ ሳይደወል ከሚቀር የሀኒ ገዛኸኝ ይሰራል?
አዎ የሀኒ ገዛኝ ይሰራለሁ።
እሺ ከዛ በተጨማሪ missed call ኦች አስገብቻለሁ የ missed call list ኡ ላይ እና OK ብዙ አይደሉም። እነሱንም ጊዜ ስታገኙ ደውያቸው እሺ እሺ
ሰላም ዋሉ እና ደውሉ።
እሺ